ሁሉ ስፖርት ነው ምን እንርዳዎት። ሌላ እንትን ነበረ ትናንትና deposit አድርጌ ነበር መቶ ብር በዚህ ስልክ ቁጥር ሳይሆን በሌላ ቁጥር
እሺ ሁሉ ሁሉ ስፖርት ላይ ማለት ነው።
እሺ መቶ ብሩን ቆርጦታል። መቶ ሁለት ብር አድርጎ ነው ከነ ሁለት ብሩ ግን ዜሮ ዜሮ የሚል balance
deposit ያደረጉበትን screenshot አድርገው በቴሌግራም ይላኩልኝ።
እኮ አንቺ ማየት አትችይም። ምኑን ነው የምልክልሽ?
ከቴሌ ብር ነው አይደለ? ወደኛ ወደ ሁሉ ስፖርት በቴሌ ብር ወደ ሁሉ ስፖርት። አዎ እኮ ቴሌ ብር የላከሎትን text screenshot አድርገው በቴሌግራም ይላኩልኝ።
okay፣ ማየት አትችይም አሁን አንቺ።
አይ ሁሉ ስፖርት account ዎ ላይም እኮ አልገባም። ስለዚህ አይ እሱን ቆርጦታል ይላኩልንና እኮ።
check እናደርገዋለን።
okay፣ ቴሌግራም ላይ ምን- እንዴት ነው የማገኛችሁ?
website ኣችን ላይ ጥያቄ ምልክት አለ። እሱ ላይ ቴሌግራማችን ያገኙታል።
እሺ እሺ